ስፖርት ነው የምንለብሰው።
ኮሎ እምብበኛል እና እንድመጣ እስኪ ሁሉ ስፖርት ላይ ይሄ ኮድ አምጣ ይላል እና ስድስት ኮድ ማለት ነው እና እሱ ቀን መምጣት እምቢ ብሎኛል። ሀያ አራት ሰዓት ሰከንድ እየቆጠረ ማለት ነው።
ስልኮቱን ዘግተው ያብሩት።
እ?
ስልኮቱን ዘግተው አብርተው ይሞክሩት።
እንደገና ነው አዎ
እንጃ ቀን ሙሉ እየሞኩ ነኝ እና እምቢ ብሎኛል። ምን እንደሆነ አላውቅም።
እሺ፣ እኛ እናስተላልፋለን። እርስዎ ግን እንደዚያ ይሞክሩ።
በዚህ ስልክ ላይ ነው እና ማለት ነው በተቻለ ያለውን በን- ችግር እኛ እናስተላልፍሎታለን። ግን እርስዎ ደግሞ ስልኮትን አብርተው አጥፍተው ይሞክሩ።
እሺ ችግር የለም እና እሱ ከቴሌ እንሞክረዋለን እና በእናንተ ስለሚላክ ነው፣ ከእኛ ሳይሆን ከቴሌ ነው የሚላከው ይሄ text። ስለዚህ ለዛ ነው ይጠብቁ።
ከትሪ እስቲ እንጠብቀዋለን በተሻለ ማለት ነው። ግን እንደዚህ አይነት ነገር ያው ቅድም ከ- ከፍቼ ነበርኩኝና ያን የሚያክል አልቆየም እና ምን እንደሆነ ደ- አላውቅም።
የእኛ ሳይሆን የቴሌ ችግር ነው ደንበኛችን። ይሄ ከቴሌ የሚላክ ስለሆነ ይጠብቁ።
እ፣ እሺ በቃ